Hello ሰላም ጤና ይስጥልኝ። ቺፕ
ሰላም እንትን ተደውሎልኝ ነበር መሰለኝ። አሁን hello
Hello ተደውሎልኝ ነበረ comment ምናምን አዎ ጽፌ ነበር።
ቺፕ ቺፕ እና ይጠቀማሉ አይደለ? ይቅርታው ከቺፕ ቺፕ ነበር የደወልንልዎት።
እሺ እ፣ እንትን ነበረ እ፣ ይሄ ስናዝዝ ማለት ነው አዎ ባለንበት location ነው የሚያደርገው normally በቤታችን ሳይሆን ባለንበት እ፣ እንትን ነው የሚጠቀመው location ኡን ማለት ነው okay ሎኬ ባለንበት
በራሱ እየሞላት እየሞላው
እ እ በራሱ እየሞላው እርሶ ቀይረው ቢሞሉት አይስተካከልም?
እሱን ማስተካከል delete ይቻላል።
አድርገው ያ- መጀመሪያ ያስገቡት delete ያደረጉትና አዲሱ አን- እርሶ ባሉበት እንዲመጣሉት በሚፈልጉ በስነ ስርዓት አድርገው ቢሞሉት ተስተካክሎ ይመጣሉታል።
በመኖሪያ ቤቴ እንዲመጣልኝ ነው የምፈልገው፣ ግን እኔ ሳዝ ሌላ ቦታ ሆኜ ሳዝ በዛ location እየመጣ እሱን እንዴት ነው የማስተካክለው?
እዛ location ኡ አይጠይቆትም? location ይጠይቅ የለ?
ይጠይቃል location።
አዎ የእርሶ መኖሪያ ቤት መሙላት ነው። አዎ
እሺ፣ ከዚህ በኋላ እንደዛ አድርገው ይሙሉት። አ፣ ሌላስ እ፣ ስለ ቺፕቺፕ እንዴት እንደሆነ አጠቃቀም ይነግረኛል? የሚነግሩኝ ነገር አለ?
አይ አሪፍ ነው location ኡ ግን አ፣ ነው።
ባያዘዝኩበት ቦታ እየመጣ ስለሆነ ግን ነው ሎኬ- location ኡን እኮ ሞልተነዋል።
አ፣ አንዴ አሁን እንደገና አሁንም ሲያዙ delete እያደረጉ አዲስ ማስገባትም ይችላል። ሌላ ቦታ ሆነው ሲያዙ አሁን location ኡ ያጠፉትና ወደ ቤቱ ወደሚፈልጉት ቦታ አስተካክለው መሙላት ነው። አስተካክለው ይመጣልዎታል። እሺ customer service ላይስ እንዴት ነው? አስተያየት አለው?
አንቺ ነገሮች ምትምተቸው እሺ እ?
ከስተመር ሰርቪስ ላይስ ሄሎ
አቤት አሪፍ ነው ሁሉ ይሰሙታል?
ነገራችን ነው ይሄ ሎኬሽኑ ብቻ አዎ ነው።
ኦኬ እሺ እናመሰግናለን በጣም እሺ እሺ፣ እኔም አመሰግናለሁ።
በጣም ቃንሽ